hello የለ አቤት፣ ጤና ይስጥልኝ።
ደህና።
ከፌዴሬሽን ምክር ቤት ነበር የምደውለው።
እሺ፣ እሺ። ምን ነበር?
እ፣ ነገ የቦርድ ስብሰባ ነበረ የጠራችሁት እናንተ ጋር።
እሺ፣
የት ነው ስብሰባ ቦታው?
የስብሰባ ቦታውን እ፣ አንዴ ስልክ ስጥኝና መልሼ ልደውልሎት። አሁን አዎ፣ ቢሮ ውጭ ስንት ስለሆንኩኝ።
ሰዓት- okay፣ ስንት ሰዓት እንደሆነ?
አዎ፣ የት የዩኒቨርሲቲ እንደሆነ?
ቦርድ አይደለ?
አዎ፣ አዎ፣ እስኪ አንዴ።
እሺ፣ የት ዜሮ አለ?
ዘጠኝ አስራ ሁለት እሺ።
ይሄ አሁን የደወልኩት የእርሶ ስልክ ነበረ፣ አልተነሳልኝም።
አይ፣
ዜሮ የኔ ዘጠኝ ስልክ- አስራ ሁለት ዜሮ አምስት ሰባ አይ የኔ አይደለም እሱ የኔ አይደለም?
አይደለም። አዎ፣ እሺ፣ የሚመለከተውን አጣርቼ እነግሮታለሁ። 0912 የእርሶ ሀምሳ
50 ሰላሳ ሶስት አርባ ስድስት 46 አዎ፣ አንድ ሰው ስልክ ተሰጥቶ የነበረ እም ዶክተር ማን ያሉት እም
ግን ቆይ እስቲ ልደውልልሽ የሚል መልስ ነው የሰጡኝ። ግን ለአለቃ ማሳወቅ ስላለብኝ ነው።
ችግር የለውም። አሁን ደውላለሁ። እሺ